ጤና ይስጥልኝ አሊ ባባ።
እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን።
አለው። ከባንክ ጋር የተመቻቸ መኪና ፈልጌ ነበር።
እሺ ምን ምንድን ነው የፈለጉት አባት?
ከባንክ ጋር የተመቻቸ Corolla፣ executive፣ sedan መኪኖች በእንደዚህ አይነት አለን Corolla አለን፣ Yaris compact አለ።
Okay። መ- የት ነው እንትናችሁ ቦታችሁ?
እኛ የምንገኘው መስቀል flower ና ፓስከር እንገኛለን።
መስቀል flower ነው። ሰኞ መምጣት ይችላል።
መስቀል flower ማለት አፍሮሊንክስ ሞተርን ያውቁታል።
አፍሮሊንክ።
ምስራቅ በር ስጋ ቤት
አዎ አዎ፣ ምስራቅ በር ነው ምስራቅ አውቀዋለሁ።
በር ስጋ ቤት ፊት ለፊት አፍሮሊንክስ ሞተር የሚል አለ። በእሱ ሬክላም እሺ።
ትክክል ሲገቡ አሊ ባባዎች እንገኛለን። ሬክላማችን ይታያል።
እሺ፣ እዛ እመጣለሁ። ሰኞ እመጣለሁ። እንገናኛለን። እሺ።